lo tiraste en la institución y lo Sí, lo tiró.
tengo. Sí, lo tengo. ሄሎ አይሰማ ይሰማያል።
እንትን ኤጀንታችሁ ነበርኩ ከጁጂ ጋር እሺ ማን ልበል ስምህን?
እ፣ ዮሴፍ እሺ
እ፣ እንትን አሁን የካሸሪዎቹን ፒሲ ለ- ለማስተካከል ፈልጌ ልካችሁልኝ ነበረ።
እሺ አንዴ እሺ ቆይ እሺ በለን
Hello ሰላም ነው። እ፣ እንትን የ cashierዎቹን PC ላስተካከል ፈልጌ እ፣ ይሄ የላካችሁልኝ link አለ አይደለም? በሱ ገባሁኝ እና manual login የሚል መጣልኝ። ግን መጻፊያ የለውም። ፎቶ አንስቼ ቴሌግራም ላይ ል- ልላክላችሁ ታየዋለሽ?
መጽሐፍ የለውም።
አ ፎቶ አንስቼ ልላክልሽ? ሄሎ እ ላክ ላክልኝ፣ ፎቶ ልልከዋለሁ ብለህ ኦኬ ልላክልሽ?
አዎ ላክ እ፣ እሺ እሺ